ጤና ይስጥልኝ።
ሰላም ነው።
hello እግዚአብሔር ይመስገን። እችን cashier code አንድ ይልኝ 13 87 hello አስራ ሶስት ሰማንያ ሰባት 24 45
እሺ ቦነስ ሰጥተዋል። እሺ ስንት ይላል ቦነስ?
ሶስት መቶ ብር ቦነስ እ ሶስት መቶ ብር ቦነስ ሰጥተዋል።
እሺ thank you። እችን ደግሞ አንዴ ይቅርታ እችን ይልኝ 14 አስራ አራት 11 አስራ አንድ 67 00
ይሄ ሶስት ይሞቶብሃል። እሺ lost ነው።
ቴንክ ዩ